ጠርሙ አለው እኮ አቤት እንትን ለማየት ነበር ውጤት።
እሺ ካሸነፍኩት ንገረኝ።
አስራ አንድ ሰላሳ አምስት
አስራ አንድ ሰላሳ አምስት አስራ ዘጠኝ ሰባ ስምንት አስራ ዘጠኝ ሰባ ስምንት እሺ update አድርጌልሃለሁ ነው ልንገር ውጤቱን እ ውጤቱን ነው ማወቅ የፈለከው ወይስ አ አ ውጤቱን lost ነው ትኬቱ? እሺ ብዙ ጨዋታ ነው የወጣብህ፣ ወደ ስድስት ጨዋታ ምናምን የሚሆን ወርቅ ያለው ነው